ጤና ይስጥልኝ።
እንትን አሁን ልክ የላችሁ ነበር ወደዛችኛዋ ስልክ ቁጥር በቴሌግራም ልክ ነበር ሰባ ስምንት ቤቱ ላይ
ዜሮ ስድስት መጨረሻ እሺ ሰባ ማን ስምንት አዎ።
በልሞትን
ጎይቶም
ጎይቶም አብርሃ
አዎ፣ ወልደ አብርሃ አዎ።
ሶስት ሺ
አንድ መቶ ሀምሳ ነው።
ሌላም ልከው ነው ድጋሜ ነው ይሄ
አዎ ድጋሜ ነው። ያኛውማ ገብቶልኛል።
ሁለት ሺ ዘጠኝ ይሄኛው መቶ ሀምሳ አዲስ ነው አሁን።
ስድስቱ ገባሎት አይደል?
አዎ እሱ ገብቶልኛል። አሁን የላኩት ነው ያልገባው።
እሺ ይሄኛውን እናስተላልፍሎታለን።
እ ቴሌብር እየሰራ አይደለማ?
እየሰራ አይደለም። አዎ ዛሬ ነው?
ምን አለኝ?
አይ ሌላ ቀን ሁ- ሁሌ ይሄ ትንሽ ስልክ ነው ወይስ Technical ይቀያየራል?
ችግር አይ ትንሽ technical ችግር አጋጥሞና ይሰራል። ሲሰራ በዛ Okay፣ ማስገባት አይ።
ይጀምራል። አሁን እ፣ ደንበኛ ከሚስተጓጉል አማራጮችን አዎ።
ፈጥረን ነው።
እሺ፣ እሺ።
እሺ